ጤና ይስጥልኝ
ባላጋ ሁን እሺ ደንበኛችን ተቋረጠ ዊዝድሮ አድርገው አልባሉትም ከሁል ስፖርት እያሉኝ ነበረ ስሙትም አልበል አብርሃም ታደሰ
አሁን በደወሉበት ስልክ ቁጥር ነው የጠቀሙት ደንበኛችን አዎ አዎ በዚህ ነው
ስንት ብር ነበር ዊዝድሮ ያደረጉት
ሰባት መቶ
ከሁሉ ስፖርት ወደ ቴሌ ብር ነው ወይስ ወደ ሲቢኢ ብር ነበር ያስተላለፉት
ቴሌ ቴሌ ብር ማለት ነው በዚህ በዚህ በ በአሪፍ ቴሌ ማለት መቼ ነበር ያስተላለፉት ደንበኛችን ነው እ መቼ ነበር ያስተላለፉት ባለፈው እሑድ ዕለት busy አልነበረ እንትናችሁ system ኣችሁ busy ነበር መሰለኝ የዛን ቀን
እሺ ደንበኛችን ሁሉ ስፖርት ላይ transaction history ላይ ገብተው ሲያዩት ሰክሰስፉል ም።
እንደሆነ ነው የሚያሳዩት successful ነው የሚለው
successful ያው እዛ ላይ ሲታይ successful ይላል፣ ግን እዚህኛው ላይ ሲገባ ግን የለም ቴሌ ብር ነው ይለያል። እንደ one ቴሌ ብር እና አሪፍ ፔ
አሪፍ ማስተላለፊያ መንገድ ነው ደንበኛችን
እኮ እኔ ደግሞ ያንን- እ?
transaction history ው የሚያሳዩትን screenshot አድርገው በንሮ ስልክ ቁጥር ቴሌግራማችን ላይ ይልኩልናል። ስልክ ቁጥር እያዙ
እሺ ዜሮ ዘጠኝ ዘጠና ሁለት እሺ ዘጠና ሁለት አስራ ሶስት ዜሮ አንድ አስራ ሶስት ዜሮ አንድ ሀምሳ አምስት እሺ ሃምሳ አምስት ሲልኩ ስሞትና ስልክ ቁጥሮትን ከስር ያስቀምጡልን። በእኛ በኩል አይተን እንደጨርስ እዛው ላይ እናሳውቆታለን። ሌላ ረዳት ነገር አለ?
የለም ሌላ አመሰግናለሁ።
ስለደውሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚተረዱ ሰው ላይ ያስቀምጡልን። መልካም ምሽት ኖት